Ele também está în respirație,
ውዝድራ ወርግ ኮንፈርም ያልሆለኝ አለኝ። እስኪ እሺ። መቼ ነው? አሁን ነው?
አይ ቆጣ ትንሽ መቼ ነበር?
አይ ዛሬ ማታ ነው።
እሺ። ስልክን ዜሮ ዘጠኝ አስራ አምስት እሺ፣
ስልሳ ስድስት አስ- ስልሳ ስድስት
አስራ አምስት ስልሳ ስድስት እሺ፣
አርባ ዘጠኝ እሺ።
ዘጠና ዘጠኝ
ስንት ብር ነው?
አስር ሺህ
በቃ እሺ፣ process ላይ ነው። እሺ።
check አደረግሽ?
አዎ check አድርጌ እላለሁ።
እሺ እሺ